ጤና ይስጥልኝ። ሁሉ ስፖርት ነው። ባኮም ለዳውት
account ና block ተደርጓል። ኦንላይን ነበር የሚጫወተው። balance ም ነበረበት አንድ ሰባት ሺህ ምናምን ነበረበት። አሁን insufficient balance ነው የምለው፣ ግን block block ተደርጓል።
እሺ block የተደረገውን screenshot አድርገው በቴሌግራም ይላኩልን። እሺ ደንበኛችን
እሺ እሺ እሺ። በቴሌግራም በየትኛው በየትኛው ቴሌግራም ስልክ ቁጥር እዛው system ኡ ላይ አለ። ጥያቄ ምልክቷን አካባቢ ሲጫኑ ይመጣሉ። ቴሌግራም አካውንታችን እሺ እሺ።
እሺ መንገብ ቀን